Hello ጤና ይስጥልኝ።
ተስፋዬ መዘመድ ሄሎ ጉድ ማለት
ሄሎ
ሄሎ፣ አቤት።
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
አምቡላንስ ፈልገን ነበረ። የት አካባቢ ነው የደወልኩት? I'm sorry ስላላወቅኩ ነው።
ጠብታ አምቡላንስ
ጠብታ አምቡላንስ። እሺ፣ ገርጂ መምጣት ትችላላችሁ? ገር- ገርጂ መብራት ኃይል ወዴት ነው የምትሄዱት?
ወዴት ነው የምንሄድ? ደስ ይላል። ዘውዲቱ።
ዘውዲቱ አዎ፣ ዘውዲቱ መንግስት ተቋም ነው። ቀጥታ መሄድ አንችልም።
Okay። ስለዚህ የግል ተቋም መሆን አለበት።
አላችሁ? እም።
የግል ተቋም መሆን አለበት። አዎ። ጠብ-